hello ሰላም ጤና ይስጥልን Best Bet
ዜሮ ሰላም ነው? hello
መቶ ብር ለመቀየር ፈልጌ
ወ- account ኡ ጠፋኝ።
ወደ ምንድን ነው የምትቀየረው?
ወደ ቴሌ ብር በዛ ቤት በዛ ቤት ከ- ከቤስት ቤት ቤት ወደ ቴሌብር ነው? ከቴሌብር ወደ Best Bet ነው?
ቤት ቤት ቴሌ ብር ወደ ቤት ቤት
እሺ deposit ለማድረግ ፈልገህ
አ እኮ deposit የምትለዋን ትነካታለህ አይደለ?
መቶ ብር
deposit አድርገሃል?
አ
እሺ deposit ኡ አልገባም።
አልገባም።
ይሄ ነው የ Best Bet ስልክህ?
ለዚህ ግን አዎ እሺ deposit message ኡ ግን ገብቶልሃል አይደለ? ከቴሌብር የቆረጠበትን
አይ አልገባም እ
አልገባም ማለት ነው።
ከቴሌብር አልቆረጠም?
አ ብሩን አልቆረጠውም?
አ እኮ ድጋሚ አድርገው። አሁን deposit አላደረክም ማለት ነው።
ነው አዎ deposit ውስጥ ትገባና ከዛ አማራጮች ይመጡልሃል። በቻፓና በሳንቲም የሚል ማለት ነው።
እሺ ከዛ አንዱን ትመርጥና ከቴሌ ብር ላይ ማድረግ ትችላለህ። የቴሌ ብር አካውንትህን አስገብተህ ዲፖዚት ትለው ወደ ቤስት ቤት አካውንት ዲፖዚት ያደርግልሃል።
እሺ አማርሳ አይገባም። መቶ በዛ አይገባም፣ በዚህ አይገባም። ሁለቱም እ?
መቶ ብሩ በቦስ ወደ ቴሌ ብርጋ ወጣ በቦስ ሄዱም ከቴሌ ብር ሲወጣ ሜሴጅ ይልካል አይደለ?
አላላክም መሰጅ እዛ አላከም ግን ከቴሌ ብር ላይ ቆርጧል። ብሩ ቆርጦታል። ብሩን እም።
ቆርጦታል።
message message ከገባ እንደዚህ ላደርግ እሺ message ኡ ካልገባ ማለት ነው። ግን ብሩን ከቆረጠብህ መቶ ሀያ ሰባት ደውለህ ቴሌብር ይልኩልሃል። message ኡን ድጋሚ ይልኩልሃል።
አሁን ልካሽ
ከዛ እነሱ ሲልኩልህ በ WhatsApp ትልክልናለህ ለኛ።
እሺ እሺ አባቴ